ጤና ይስጥልኝ ሁሉ ስፖርት ነው። በአካባቢው የሚረዳዎት?
hello እንዴት ነው?
እግዚአብሔር ይመስገን። ምን ልርዳዎት?
አይ ቴሌ ቴሌ ብር የሚለው ነገር እንዴት እንደጠፋ እሱን
deposit ነው withdraw?
አ deposit ለማድረግ ቴሌ ብር የሚለው ላይ ስንጠቀም ነበር እና ኦንላይን ላይ
system update ያደረግን ስለሆነ ነው። የደወሉበት ስልክ ነው ስልኮት?
አዎ እሱ ነው።
እሺ ሲስተካከል መልሰን ደውለን እናሳውቆታለን ደንበኛችን።
እሺ እሺ እሺ መልካም ቀን።
እሺ